ሐሰተኛው ክርስቶስ አንዳንድ ልታውቁት የሚገባ ይህንን ያህል የመጨረሻውን ዘመን ትምህርት ስንማር እንደዚሁ ነካክተን ልናልፎ የማይገባ አንዳንድ ነገሮችን አብረን እንመለከታለን። ጌታ የተመሰገነ ይሁን እና ሐሰተኛው ክርስቶስ አስመልክቶ በመጽሐፍ ቅዱስ ውስጥ ያሉ ትንቢታዊ ሁኔታዎችን ከብሉይ ኪዳን ጀምረን ጥቂት ነገሮችን እያወጣሁ ላሳያችሁ ሞክራለሁ። ጌታ ይመስገን። መጽሐፍ ቅዱሳችንን አውጥተን አንዳንድ ክፍሎችን ላንብብላችሁ። ዳንኤል ላይ ነው በብዛት የማተኩረው ዛሬ እና በዳንኤል መጽሐፍ ውስጥ ስለ ሐሰተኛው ክርስቶስ በብሉይ ኪዳን የተነገሩ ትንቢቶች ምዕራፍ ሰባት ላይ አለ። እንደገና ደግሞ እንደዚሁም በመጽሐፍ ቅዱሳችን ውስጥ በተደጋጋሚ ባየነው ምዕራፍ ዘጠኝ ላይም እንመለከታለን እና ዳንኤል በባቢሎን ምድር በነበረበት ጊዜ በንጉሥ ናቡከደነጾር ዘመን የታዩ ራእዮች አሉ። ስለ መጨረሻው ዘመን ናቡከደነጾር ራሱ ያየው አለ፣ ዳንኤል ደግሞ ራሱ የተመለከተው አለ የመጨረሻው ዘመን ላይ። ስለዚህ እነዚህን ሁለት መሰረታዊ ነገሮች ናቡከደነጾር ያየውና ዳንኤል የተመለከተው ራእይ በጣም የሚገርም ነው። በሁለት አይነት different መልክ ይመልከቱ እንጂ የሁለቱንም ራእይንም ደግሞ የምንመለከትበት ሁኔታ አለ። ንጉሥ ናቡከደነጾር ያየው ህልምና ራእይን ያው ሁላችንም የምናውቀው ነው እና ስለ ራሱ እግዚአብሔር ሊቀጣው ካሳየው ራእይ በፊት ንጉሥ ናቡከደነጾር የተመለከተው ራእይ ዳንኤል ምዕራፍ ሁለት ላይ ነው የሚገኘው እና ይህንን ህልም አይቶ ህልሙን የሚፈታለት ሰው አቶ ተቸግሮ በነበረበት ጊዜ ዳንኤል ህልሙንም ራእዩንም ፍቺ ለንጉሱ እንዳስታወቀ እንመለከታለን። ከዛ በኋላ ያው ናቡከደነጾር ያደረገውን ነገር እናውቃለን። ያንን ህልም ካየ በኋላ የወርቅ ምስል አሰርቶ ስገዱልኝ፣ ስገዱ ለዚህ ያልሰገደ ሁሉ ሰዓት ውስጥ ይጣላል እንዳለ እንመለከታለን። እግዚአብሔር ደግሞ ናቡከደነጾር ሊቀጣው ከዛ በኋላ በምዕራፍ አራት ላይ ትልቅ ዛፍ ሆኖ ራሱ እንዴት በቅጣት መልክ እግዚአብሔር በሱ ላይ ያደረገውንም ምዕራፍ አራት ላይ እንመለከታለን እና ከዛ በኋላ የምንመለከተው ምዕራፍ ሰባት ላይ ዳንኤል በብልጣሶር በመጀመሪያው ዓመት የተመለከተው ራእይ ነው። ምዕራፍ ሰባት ላይ ያለው እና ጥቂቶቹን ሀሳቦች ብቻ ሁሉንም ላነበው አልችልም። እንዲሁ ጠቅለል ባለ መልክ ነው የምንማረው። አነበዋለሁ በጌታ በኢየሱስ ክርስቶስ ስም። ዳንኤል ምዕራፍ ሰባት ላይ በባቢሎን ንጉሥ በብልጣሶር በመጀመሪያው ዓመት ዳንኤል ባልጋው ላይ ሕልምንና የራሱን ራእይ አየ። ከዚያም በኋላ ሕልሙን ጻፈ፣ ዋነኛውንም ነገር ተናገረ። ዳንኤልም ተናገረ እንዲህም አለ፣ በሌሊት በራእይ ያየው፣ እነሆም አራት የሰማይ ነፋሳት በታላቁ ባህር ላይ ይጋጩ ነበር። አራቱም ታላላቅ አራዊ አራትም ታላላቅ አራዊት ከባህር ወጡ፣ እያንዳንዲቱም ልዩ ነበረች። መጀመሪያይቱ አንበሳ ትመስል ነበር የንስርም ክንፍ ነበራት። ክንፎቿም ከእርሷ እስኪነቀሉ ድረስ አይ ነበር። ከምድርም ከፍ ከፍ ተደረገች፣ እንደ ሰውም በሁለት እግር እንድትቆም ተደረገች። የሰው ልብም ተሰጣት። እነሆም ሁለተኛይቱ ድብ የምትመስል ሌላ አውሬ ነበረች። በአንድ ወገን ቆመች። ሦስትም የጎድን አጥንቶች በአፏ ውስጥ በጥርሷ መካከል ነበሩ። እንደዚህም ተነስተሽ እጅግ ሥጋ ብይ ተባለላት። ከዚህ በኋላ እነሆ ነብር የምትመስል በጀርባዋ ላይ አራት የወፍ ክንፎች የነበሯት ሌላ አውሬ አየሁ። ለአውሬቱም አራት ራሶች ነበሯት፣ ግዛትም ተሰጣት። ከዚህም በኋላ በሌሊት ራእይ አየሁ። እነሆም የምታስፈራና የምታስደነግጥ እጅግም የበረታች ታላላቅም የብረት ጥርሶች የነበሯት አራተኛ አውሬ ነበረች። ትበላና ታደቅ ነበር የቀረውንም በእርግጥ ተረግጥ በእግሯ ተረግጥ ነበር። ከእርሷም በፊት ከነበሩት አራዊት ሁሉ የተለየች ነበረች። አስር ቀንዶችም ነበሯት። ቀንዶችንም ተመለከትሁ፣ እነሆም በመካከላቸው ሌላ ትንሽ ቀንድ ወጣ። በፊቱም ከቀደሙት ቀንዶች ሶስት ተነቃቀሉ። እነሆም በዚያ ቀንድ እንደ ሰው አይኖች የነበሩ አይኖች፣ በትዕቢትም የሚናገር አፍ ነበሩበት ይላል። ከዛ በኋላ ብትመለከቱ ምዕራፍ ዘጠኝ ላይ ወዲያውኑ የጌታ የኢየሱስ ክርስቶስን እ መምጣት የሚያመለክት ነገር ሲናገር እንመለከታለን። አያችሁት? ዙፋኖች እስኪዘረጉ አየሁ ይላል እና ይህንን ሁኔታ ነው የምንመለከተው። እና ስትመለከቱ ዳንኤል ይህንን ህልም ካየ በኋላ ፍቺውን ሁሉ ሲያገኝ እንመለከታለን። እና ይሄ ትንቢት ረጋ ብላችሁ ብትመለከቱት በተለይ ከቁጥር 24 ጀምሮ ብታዩት ከራእይ ትንቢት ጋር በራእይ ውስጥ ካለው ትንቢት ጋር አብሮ ይያያዛል። እግዚአብሔር ይመስገን። PowerPoint ላይ ያለውን ነገር እንመለከትና እናያለን። step by step እንዲረዳችሁ በዛ ላይ ያስቀመጥኩትን ነገር አብረን እናያለን። እንግዲህ በዳንኤል ትንቢት የታዩ ራእዮችና ህልሞች ስንመለከታቸው okay በዳን እዛ ላይ በዳንኤል ትንቢት የታዩ ራእዮችና ህልሞችን step by step እናያቸዋለን እና ስንመለከት ሁለተኛውን እናየዋለን። ናቡከደነጾር የተመለከተው ራእይ አለ። okay ናቡከደነጾር ያየው ራእይ ምዕራፍ ሁለት ላይ ናቡከደነጾር የተመለከተውን ራእይ እናያለን። ያንን ራእይ ስንመለከት ምን አይነት ራእይ እንዳየ ቀጥሎ እንመልከት። ናቡከደነጾር ያየው ራእይ ምስል እንደሆነ እንመለከታለን እና ይህንን ምስል ስንመለከት ትንሽ ከለሩን ጥሩ አላረገውም እዚህ ላይ እና እኔ እዚህ ላይ ቢጫ ነው ያረግኩት። ለምን እዛ ላይ እንደዚህ እንዳረገው አላቅም። እንግዲህ ይሄ ራእይ እንዳይታይ ሰይጣን ፈልጎ ካልሆነ በስተቀረ በከለር ነው የሰራሁት። እንግዲህ ለማንኛውም እንመለከተዋለን እና ከዚህ በፊት ይህንን አሳይቻችኋለሁ። ይህንን ከአንድ መጽሐፍ ላይ ነው የወሰድኩት እና Dispensational Truth የሚል አንድ መጽሐፍ አለ። ከዛ ላይ ነው የወሰድኩት እና ናቡከደነጾር ያየው ራእይ ብዙ የእግዚአብሔር ሰዎች እንደሚረዱት ያ ጽሑፉን ሲያነቡት ምስሉ እንደዚህ ሆኖ እንደቆመ ነው የሚታየው። ለምን ቃላቶቹን እየተከተሉ ነው ስዕሉን የሰሩት እና ናቡከደነጾር በዚህ ባየው ራእይ ውስጥ ፍቺውን ናቡከደነጾር የተመለከተውን ዳንኤል የሰጠውን ምዕራፍ ሁለት ላይ እንመለከታለን። ምዕራፍ ሁለት ላይ ዳንኤል ሕልሙንም ፍቺውንም ለናቡከደነጾር በነገረ ጊዜ የተናገራቸው ይሄ ምስል እንዳለ ስትመለከቱት ይሄ ምስል የሚያሳየው ከራሱ ጀምሮ እስከ እግሩ ድረስ ከባቢሎን ዳንኤል ከነበረበት ዘመን አንስቶ እስከ ጌታ ኢየሱስ ክርስቶስ ዳግመኛ ምጻት ድረስ የሚሆን ነገር ነው ያየው። ይህንም በጣም በአይነ ህሊናችሁ ማየት አለባችሁ። የዳንኤል መጽሐፍ ስለ መጨረሻው ዘመን ሲጠና በተጓዳኝነት ከራእይ መጽሐፍ ጋር ሁልጊዜ የሚጠቀስ መጽሐፍ ነው በብሉይ ኪዳን። ስለዚህ በዚህ ውስጥ ስንት መንግስታት እንግዲህ እንዳነሳ ተመልከቱ። አንደኛ ራሱ ወርቅ ነው አለ። ወርቁ ናቡከደነጾር ያንተ መንግስት ነው ብሎ ፈቶለታል። ምዕራፍ ሁለትን ስትመለከቱ ሁለተኛው ክንዶቹና ምንድን ነው ደረቱን ደግሞ አስመልክቶ ተናግሯል። ከናቡከደነጾር ቀጥሎ የተነሳውን መንግስት ፋርስና ሜዶንን ያሳያል። የሚገርም ነው። ሁለት እጅ ያለው ፋርስና ሜዶን እግዚአብሔር እንዴት አድርጎ እንደሚገልጽ ይገርማል። ከዛ ቀጥሎ እንግዲህ ብር፣ ወርቅ፣ ሜዶና Persian Empire ከዛ ቀጥሎ ደግሞ ያለው የግሪክን መንግስት ያሳያል። ከፋርስና ሜዶን ቀጥሎ የግሪክን መንግስት ሲያሳየው እናያለን። ከግሪክ መንግስት በኋላ የተተካው ማን ነው ቢባል የሮማን መንግስት ነው። የሮማን መንግስት ብዙ የእግዚአብሔር ሰዎች እንደሚሉት በሁለቱ እግር ይመሰላል፣ እስከ መጨረሻው ድረስ ያለውን ሁሉ ሊነካ ይችላል ይባላል እና የሮማን መንግስት ያው በቤተ ክርስቲያን ከቤተ ክርስቲያን የተነሳ East ና West ሆኖ እንደተከፈለ አድርገው ይናገራሉ አንዳንድ መጽሐፍ ቅዱስ ተማሪዎች። በመጨረሻው ዘመን ላይ እኛ ያለንበት ዘመን ላይ ያለው ይሄ ምስል part እግሮቹ ናቸው፣ አስር እግሮቹ እና ዳንኤል ሲናገር ራሱ ወርቅ ነው፣ ክንዶቹና ደረቱ ብር ነው እና ደግሞ እንትኑ ጭኖቹና እንትኑ ይሄ ሆዱ ጋር አካባቢ ያለው በሙሉ ናስ ነው። እግሮቹ ምንድናቸው? ብረት እና የመጨረሻው ጣቶቹና የእግሩ መቆሚያ ቦታ ላይ ያለው ደግሞ ብረትና ሸክላ ቅልቅል ደካማና ብርቱ መንግስት እንደሚኖር በመጨረሻ ላይ ነው የተነገረው። ከዚህ ሁኔታ ስንመለከት የእግዚአብሔር ቃል እንደሚያሳየን የእግዚአብሔር መንግስት ምዕራፍ ሁለት ላይ እንሄድና እንመልከት። ይህንም በአይነ ህሊናችሁ መመልከት አለባችሁ ውድ ወገኖቼ። ቁጥር 42 ላይ ምዕራፍ ሁለት የእግሮቹ ጣቶች እኩሉ ብረት እኩሉም ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብረት እኩሉ ደካማ ይሆናል፣ ብረቱም ከሸክላው ጋር ተደባልቆ እንዳየ እንዲሁ ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። በእነዚያም ነገስታት ዘመን ይላል በዚህ በመጨረሻው ያ እንግዲህ ዳንኤል በዚያን ዘመን የሁሉ ራእይ ታይቶ እንዴት እንደሚናገር ተመልከቱ። በእነዚያ ነገስታት ዘመን ምን ያደርጋል ይላል? የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል ይላል። ክብር ለእግዚአብሔር ይሁን። ምን ያደርጋል? ለሌላ ህዝብ የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለምም ትቆማለች። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁንም ሲፈጨው እንዳየ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሱ አስታውቆታል። ህልሙም እውነተኛ ፍቹም የታመነ ነው ይለዋል። ልብ በሉ። ይህንን ነገር ስንመለከት ከሐሰተኛው ክርስቶስ አንጻር ምንድን ነው የምናየው ብለን መጠየቅ እንችላለን። እና ከሐሰተኛው ክርስቶስ አንጻር እንድትመለከቱ የምፈልገው የመንግስታቱን ቅደም ተከተል ተመልከቱ። ባቢሎን፣ ግሪክ፣ ከዛ ፋርስና ሜዶን፣ ግሪክ፣ ከዛ በኋላ ሮም ነው። ከሮም በኋላ major የሆነ ትልቅ መንግስት የለም። ሮም በተገለጠበት ብረት ነው በተባለበት ባህሪው ደካማና ብርቱ የሆኑ መንግስታት ባሉበት ዘመን ሁሉ እግሩ የብረቱ ባህሪ ወይም የሮም መንግስት እስከ መጨረሻው ድረስ ሊዘልቅ እንደሚችል ነው የምናየው። የተከፋፈለ መንግስትም ቢሆን ሊኖር እንደሚችል ነው የምናየው። ግልጽ ነው። ወደሚቀጥለው ሁኔታ እንሄዳለን። በዛ ውስጥ ስንመለከት እነዚህ ሁኔታዎችን summarize የሚያደርግላችሁን ነጥብ እንመልከት። አንደኛ ራሱ ጥሩ ወርቅ ነው ይላል እና የባቢሎንን መንግስት ያሳያል። እዚህ ላይ የሆነ ነገር አለ። ምን እንደሚያደርግ ማን ምን እንደሚሰውሩ አላውቅም። ወደ ወደ ላይ ሄደሻል። በጣም በጣም ወደታቸው ወርደሻል። Okay። ከዛ በኋላ የለም። Okay። እንግዲህ እዚህ ላይ ያለኝ PowerPoint ላይ አብሮ ያለው የለም። እሺ፣ እንቀጥላለን። ግድ የለም። እግዚአብሔር በልባችሁ አይነ ህሊና ይስጣችሁ። በወርቁ ምስል እንግዲህ ናቡከደነጾር ባየው ብልጭልጭታው ብዙ ነው በተባለው ምስል ውስጥ ያየው ራሱ ጥሩ ወርቅ የባቢሎን መንግስትን ያሳያል። ደረቱና ክንዶቹ ብር የፋርስና ሜዶንን ያሳያል። ሆዱና ወገቡ የአሌክዛንደርን መንግስት ያሳያል። ጭኖቹ የሮምን መንግስት፣ እግሮቹ እኩሉ ሸክላ እኩሉ ብረት የተከፋፈለውን የሮማን መንግስት ያሳያሉ። ከዚያ በኋላ ቅድም እንዳልኳችሁ በብልጣሶር ዘመን ዳንኤል ራሱ ያየውን ራእይ እንመልከት። ምዕራፍ ሰባት ላይ ምናልባት እዛ ላይ ይታያል። እግዚአብሔር የተመሰገነ ይሁን። ይህ ምዕራፍ ሰባት ላይ የሚታየው ራእይ ምን አይነት እንደሆነ እንመልከት። ዳንኤል የተመለከተው ምስል አለ እዛ ላይ እና ያንን ምስል ስንመለከት ከዛ ከምስሉ ጋር የሚታዩ ዳንኤል ከታላቁ ባህር ላይ ይላል እና አንዳንድ እግዚአብሔር ሰዎች ይህን ሲፈቱት የሜዲትራኒያንን ባህር ነው የሚመለከተው ይላል። ብዙ ጊዜ እግዚአብሔር በመጽሐፍ ቅዱስ ውስጥ በነቢያቶቹ ሲናገር ብዙ ነገሮችን reference point አድርጎ የሚወስደው የእስራኤልን ሕዝብና የእስራኤልን መንግስት ነው። የዓለም መጨረሻ የሚሆነው በመካከለኛው ምስራቅ ውስጥ ከሚካሄደው ነገር የተነሳ እንደሆነ ሳይታለም የተፈታ ነው። ውድ ወገኖች already መጽሐፍ ቅዱስ ውስጥ settled የሆነ ነገር ነው። በመጽሐፍ ቅዱስ ላይ ደጋግማችሁ በፈለገ መንገድ ብታጠኑ አርማጌዶን የሚባለው ጦርነት ከ Middle East ጋር የሚያያዝ issue እንደሆነ ነው የምናየው። ዛሬ የምናየው ነገር ሁሉ ወደዛ የሚሄድ እንደሆነ ይታመናል። ስለዚህ ከጥንት ጀምሮ እግዚአብሔር በነቢያቶች ሲናገር በዓለም ላይ ያሉትን ስለ ኢትዮጵያ ብንጠይቅ ወይም ደግሞ እያንዳንዱ አገር እያንዳንዱ ዜጋ የኔስ አገር የኔስ አለ አይደለም ህዝብ ምንድን ነው የሚሆነው ብለን ብንል ብዙ ላናገኝ እንችላለን። ነገር ግን በዓለም ላይ ያለው የሰው ልጆች እድል ፋንታ ሁሉ ሊወሰን የሚችልበት የጌታ ኢየሱስ ዳግመኛ መምጣት trigger የሚያደርገው ትልቅ ምክንያት በ Middle East ውስጥ ያለ እንደሆነ ነው የምናየው። ከዚያ አንጻር ነው የሚያሳየን ለጌታ መምጣት ምክንያት የሚሆኑትን ፖለቲካዊና ታሪካዊ geographically ሁኔታዎችን እየነኩ ነው ነቢያቶቹ የሚናገሩት። ስለዚህ ዳንኤል በምዕራፍ ሰባት ላይ ሲናገር ቅድም ባነበብኩላችሁ ላይ እንደተመለከት ነው ዳንኤል ያየውን ራእይ ሲመለከት በታላቁ ባህር ላይ ይላል ቁጥር ቁጥር ሁለት ላይ አያችሁት። በታላቁ ባህር ላይ ይግ የሰማይ ነፋሳት ሲጋጩ ያያል። እና እነዚህ በታላቁ ባህር ላይ የሚጋጩት ነፋሳቶች ምንድን ናቸው ቢባል ብዙ ትርጉም ሰዎች ሊሰጡት ይችላሉ። ነገር ግን ከመጽሐፍ ቅዱስ እንደምናየው ዳንኤል ብዙ ቀን በእግዚአብሔር ፊት ሀያ አንድ ቀን በጦመበትና በጸለየበት ጊዜ ውድ ወገኖቼ ያየው አንድ ትልቅ ራእይ ነበር እና ያንን ራእይ ሊነግረው ገብርኤል የሚባለው መልአክ ወደ እርሱ በመጣበት ጊዜ በመጣበት ጊዜ ሀያ አንድ ቀን ገብርኤልን የተቋቋሙት ሁለት መንግስታቶች እንደነበሩ ይነግረዋል። መልአክ የሆነውን ገብርኤልን እነዚህ ማለት human government ናቸው ማለት አይደለም። እና ስንመለከት በዚህ ሁኔታ ላይ ምን እንደሚል ተመልከቱት እና ምዕራፍ አስር ላይ ነው ሄዳ እኔ ላይ ያለው እና ምን ይለዋል ቁጥር አስር ላይ እነሆም አንዲት እጅ ዳሰሰችኝ፣ በጉልበቴና በእጆች በእጄም አቆመችኝ። እርሱም እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬያለሁ የምነግርህን ቃል አስተውል፣ ቀጥ ብለህ ቁም አለኝ። ይህንም ቃል ባለኝ ጊዜ እየተንቀጠቀጥኩ ቆምኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ። ልቤ ያስተውል ዘንድ ሰውነትን በአምላክ ፊት ይዋረድ ዘንድ ካደረግህበት ከመጀመሪያው ቀን ጀምሮ ቃልህ ተሰምተዋል ይላል። ስለዚህ እግዚአብሔር የዳንኤልን ጸሎት የሰማው ጾምና ጸሎት በጀመረ ራሱን ባዋረደ በሀያ አንደኛው ቀን አይደለም፣ በመካከል ላይ አይደለም፣ በመጀመሪያው ቀን ራሱ ገና ራስን ስታዋረድ እግዚአብሔር ምንን ሰምቷል አለው? ጸሎትን ሰምቷል አለው እና ሀያ አንድ ቀን የቆየበትን ምክንያት ሲናገር ምን ይላል? ቁጥር 13 ላይ የፋርስ መንግስት አለቃ ግን እኔም ስለ ቃል መጥቻለሁ ካለ በኋላ የፋርስ መንግስት አለቃ ግን ሀያ አንድ ቀን ተቋቋመኝ ይላል። ጸሎቱ ተሰምቶ ሂድ የተባለው መልአኩ ወደ ዳንኤል የመጀመሪያው ቀን ነው ማለት ነው። ነገር ግን ሀያ አንድ ቀን ሙሉ ግን ማን ተቋቋመኝ ይላል? የፋርስ መንግስት አያችሁት። ከግሪክ ከባቢሎን መንግስት በኋላ የነበረው የፋርስ መንግስት ተቋቋመኝ ይላል። በዚህ ጊዜ በምዕራፍ አስር ላይ ስንመለከት ዳንኤል ይህንን ራእይ ያየው ቁጥር አንድ ላይ ብትመለከቱ ቂሮስ የሚባል የፋርስ ንጉሥ በነበረበት ዘመን ነው። በሌላ አባባል ይሄ ምን ያሳየናል? ከእያንዳንዱ መንግስት በስተጀርባ ምን እንዳለ ነው የምናየው። ሌላ የሆነ መንፈሳዊ ኃይል እንዳለ እንመለከታለን። በጣም ብዙ የእግዚአብሔር ሰዎች እንደዚህ ባለ ጉዳይ ላይ ሲጸልዩ እንደውም አንዳንዶች የምልጃ ጸሎት ሲጸልዩ በዚህ ሀገር መንግስት በስተጀርባ ምን አይነት ኃይል ነው ያለው የሚለውን በማሰብ የጸሎት ምሪት ከእግዚአብሔር እየጠየቁ በማስተዋል ለመጸለይ የእግዚአብሔርን ፊት ይፈልጋሉ እና በዚህ ሁኔታ ላይ ዳንኤል መልአኩ እንደሚነግረው የፋርስ መንግስት አለቃ ተብሎ የሚባለው በአካል ያለ ወይም ቂሮስ ተነስቶ እንዳትመጣ ብሎ መልአኩን ተቋቋሙ ብሎ የሚያስብ ሰው የለም። እንደገና ተመልከቱ ምን እንደሚል ምን እንደሚናገር ተመልከቱ፣ ዝቅ ብላችሁ ስትመለከቱ። በነገራችን ላይ በዚህ ጊዜ ሊመጣ የቻለው እያነበባችሁ ስትሄዱ የረዳው መልአክ መልአኩ ከነዚህ ነገስታት ሲቋቋሙት ሚካኤል መጥቶ ረድቶት ነው ወደ ዳንኤል ጋር ሊመጣ የቻለው። ስለ መናፍስት ስንመለከት ስለ ጨለማ ኃይላት ቀላል አይደሉም፣ በጣም ብርቱ ናቸው። የሀፍቱ አንደርስታንድ ሚካኤልና መላእክቱ ዘንዶውን ተዋጉት ተብሎ ተጽፏል። ውጊያ ሊካሄድ እንደሚችል መረዳት አለብን። ሂደርዛ ተብሎ የሚካሄድ ነገር ለእኔና ለእናንተ በጌታ በኢየሱስ ስም ሰይጣንን ማሸነፍ የተቻለበትን ጸጋ በጣም እንድታደንቁ ነው የሚያደርገው ይሄ በጣም በጌታ በኢየሱስ ስም አጋንንት ማስወጣታችን በጌታ በኢየሱስ ስም ሰይጣንን ስንቃወመው ከኛ መሸሹ ምን ያህል እግዚአብሔር የወደደን ያከበረን ምን ያህል እግዚአብሔር ከኛ ጋር እንደሆነ ነው የምናየው። እግዚአብሔር የተመሰገነ ይሁን። የጌታ ስም ያለውን ብርታት ነው የምናየው ብርታት። ስሙን የሚጠራ ሁሉ ይድናል ክብር ለእግዚአብሔር ይሁን ስለዚህ እነዚህ መናፍስቶች ቀላል አይደሉም እነዚህ የወደቁ መላእክቶች ብርቶች ናቸው ሀያ አንድ ቀን ነው የተቋቋመው እና ሚካኤል መጥቶ አግዞት ነው ወደ ዳንኤል ጋር ሊሄድ የቻለው ሲመለስ ምን እንደሚገጥመው እንዴት እንደሚናገር ተመልከቱ ቁጥር 18 ደግሞም ሰው የሚመስል ዳሰሰኝ አበረታኝም እርሱም እጅግ የተወደድክ ሰው ሆይ አትፍራ ሰላም ለአንተ ይሁን በርታ ጽና አለኝ በተናገረኝ ጊዜ በረታሁና አበርትተኛልና ጌታ ይናገር አልሁ እርሱም እንዲህ አለኝ ወደ አንተ የመጣሁት ስለምን እንደሆነ ታውቃለህ አሁንም ከፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ አለ ገና ውጊያው የሚጧጧፍ ነው ምንድን ነው እሱ ይህንን የሚያሳየን አያችሁት እነዚህ በባህር ታላቁ ባህር ላይ ሲፋለሙ የሚያያቸው ነፋሳት እነዚህን መላእክቶች ሊሆን እንደሚችል በበኩሌ እንደዛ ነው እኔ convinced የሆንኩት ግልጽ ነው ምነግራቸው ስለዚህ ተመልከቱት ምን እንደሚል እዋጋ ዘንድ እመለሳለሁ እኔም ስወጣ እነሆ ማን ይመጣል አለ የግሪኩ አለቃ ግሪክ በዚያን ጊዜ ሜዶና ፋርስን ድል የነሳ super power አልነበረም በኋላ ነው የሚመጣው ከተወሰኑ አመታት በኋላ ነው የሚመጣው ነገር ግን መናፍስቶቹ ግን በሰማያዊ ስፍራ ያሉት ግን ማን እንደሚቀጥል ከፋርስና ሜዶን በኋላ ያውቁታል አያችሁት ስለዚህ ሁሉም region ኣቸውን ክልላቸውን ለማስከበር በእነሱ ክልል የሚከናወነውን ነገር ለማደናቀፍ ጣልቃ ገብ የእግዚአብሔር ነገር እንዳይገባ መላእክቶችን የሚፋለሙ ኃይላት ናቸው እግዚአብሔር ልጅ ኢየሱስ ክርስቶስ እነዚህን ሁሉ ነው የሻረልን ክብር ለእግዚአብሔር ይሁን አለቅነትን ስልጣናትን ጌትነትን አያችሁት ኃይላትን ሁሉ ድል ከነሳ በኋላ ነው የጌቶች ጌታ የሆነው ኢየሱስ ጌታ ነው ስትሉ ውድ ወገኖቼ የማዕረግ ነገር እንዳይመስላችሁ ኢየሱስ ጌታ ነው ብለን ስንል ስለምንወደው የምንለው ብቻ እንዳይመስላችሁ ጌታ ኢየሱስ ክርስቶስ በሞተው ሞት በተቀበለው መከራ ያገኘው ድል ልክ የለውም ልክ የለውም የእግዚአብሔር ስም የተባረከ ይሆን አያችሁት ከዛም እንደሚል ተመልከቱ ቁጥር 21 ላይ ነገር ግን በእውነቱ ጽሁፍ የተጻፈውን ነገር አለው በዚህም ነገር ካለቃችሁ ከሚካኤል በቀር ማንም ያጸናኝ የለም እየተጋገዙ ነው መላእክቶች የሚፋለሙት ኦ ለእኔና ለእናንተ ግን የኢየሱስ ስም እንዴት ድንቅ ነው አዎ በእውነት ኢየሱስ እንዴት ድንቅ ነው የጌታን ስም ስትጠሩ ወገኖቼ ምን ማለት እንደሆነ ምን ማለት እንደሆነ መረዳት አለብን ከስም ሁሉ ሁሉ በላይ የሆነ ስም አለው ማለት ምን ማለት እንደሆነ ምን ማለት እንደሆነ lightly እንዳትጠሩት እንደዚህ እንደ ድግምት እንዳትጠሩት በልማድ እንዳትጠሩት የእግዚአብሔርን ልጅ የኢየሱስን ስም ስትጠሩ የማይንበረከክ ጉልበት የለም ድል የማይነሳ ኃይል የለም ስለዚህ ዳንኤል በዚህ በምዕራፍ ሰባት ላይ በዚህ በታላቁ ባህር ላይ የሰማይ ነፋሳት ሲጋጩ ያያል እነዚህ አውሎ ነፋስ አይደለም የሚጋጩት እዛ ቦታ ላይ የአውሎ ነፋስ ግጭትን አይደለም የሚያሳየው አገሮችን የሚመሩ የሚገዙ በዚያን ጊዜ የሚተረማመሱትን የክፋትን ኃይላትን መሰባሰብ የነሱን ትርምስምስ ነው ሲያይ የምንመለከተው ግልጽ ነው እና በዚህ ስዕል ላይ ጎልቶ ላይታያችሁ ይችላል ምናልባት ሰፋ ማድረግ ከተቻለ እስቲ ብትሞክሪው እና የሚያቸውን አውሬዎች አይነቶች ማየት ይቻላል በጣትሽ ተችንትን ስለሆነ ለሌላ ጊዜ በደንብ አዘጋጅቼ ላሳያችሁ ሞክራለሁ እግዚአብሔር ይመስገን እና ምንድን ነው የሚያየው አውሬዎች ያል ስንት አውሬዎች ያል አራት አውሬዎች ያል የመጀመሪያው የሚያየው አውሬ እዛ ታች ክንፍ ያለው አንበሳ ነው የሚያየው አንበሳ ትመስል ነበረ ይላል አያችሁት ይህንን የእግዚአብሔር ሰዎች ሲፈቱት አንበሳ የሚመስለውን አውሬ ማን እንደሆነ ሲናገሩ የመጀመሪያው አንበሳ አውሬ አንበሳ ትመስል ነበረ የምትወክለው የባቢሎንን መንግስት ነው ናቡከደነጾር ያየው ህልም አለ አሁን ዳንኤል የሚያየው ህልም ላይ ደግሞ በምስል የታየውን በአውሬ መልክ ሲመለከት እናያለን የንስር ክንፍ ነበራት ይላል ክንፎቿ ከእርሷ ተነቀሉ ከምድር ከፍ ከፍ ተደረገች እንደ ሰው በሁለት እግር ቆመች የሰው ልብ ተሰጣት ይላል ከዛ ቀጥሎ ሁለተኛ አውሬ ያያል ሁለተኛ አውሬ ምንድን ነው ድብ ድብ የሆነ አውሬ ነው በአንድ ወገን ቆመች ሶስት የጎድን አጥንቶች በአፏ ውስጥ ነበረ ምዕራፍ ዘጠኝ ላይ ብትመለከቱ ይህንን ሁኔታ ነገስታቶቹ እንዴት አድርገው ኃይላቸው እንደተከፋፈለ በምድር ላይ እንዴት እንደሆኑ በደንበኛ የሚያስረዳ ነገር ታያላችሁ መጽሐፉን ራሱ ፍቺ ሁሉ አለው በውስጡ ስለዚህ ተነስተሽ ስጋቤ የተባለላትን አውሬ ያል ሶስተኛ አውሬ የሚመለከተው ነብር የምትመስል ነው እና መጀመሪያው ማን ነው ብያለው ባቢሎን ሁለተኛው ማን ነው ብያለው ፋርስና ሜዶን አሁን ሶስተኛ የምንመለከተው ነብር የምትመስል በጀርባዋ አራት የወፍ ክንፎች ነበሯት Alexander the Great የሚባለው ብዙዎቻችን በትምህርት ቤት ታሪኩን እንትን የተማር ነው በምን አይነት speed ና በሚያስገርም ኃይል ከግሪክ ተነስቶ እስከ ሩቅ ምስራቅ ድረስ እንዴት አድርጎ አጥለቅልቆ ያንን አካባቢ ሁሉ በግሪክ ባህልና ስልጣኔ በግሪክ ኃይል ስር እንዴት እንደጣለ በታሪክ ሁሉ የሚነገር ነው አሌክዛንደር ዘግሬት በታሪክ በጣም ብዙ ጊዜ የሚነሳ ሰው ነው እና እንደ ነብር የሚታይ ነው አያችሁት የሚቀጥለው አውሬ አራተኛዋ አውሬ ላይ ነው የሐሰተኛው ክርስቶስ ጉዳይ የሚመጣው እና የፋርስና ሜዶን ከወደቀ በኋላ ግሪክ ተተካ ግሪክ አሌክዛንደር ልክ እንደሞተ መንግስቱ በአራት ቦታ ተከፍሏል አራት ክንፎች ነበሯት የሚለው ያንን ያሳያል አራት አራት ራሶች የነበሯት ይላል አራት ራሶች በጀርባዋ አራት የወፍ ክንፎች ነበሯት ይላል ምናልባት ዝቅ ስቲ እነዚህ ሁኔታዎች ይኖሩ ይሆናል እስኪ check አርጌው አንዳንዱ አለ አንዳንዱ የለም እንግዲህ እግዚአብሔር ይመስገን አያችሁት ወደ ወደ ወደ ሶስተኛዋ አውሬ ነው የምንሄደው አውሬ አውሬ እግዚአብሔር ይመስገን ስለዚህ አራት የወፍ ክንፎች ነበሯት አራት ራሶች ነበሯት ይላል ወደ አራተኛው አውሬ ስንመጣ የምታስፈራና የምታስደነግጥ ይላል ከአውሬ መካከል ሌሎቹን አንበሳ ድብ ነብር ሲል ይመስላሉ ሲል ምትመስል ነበረች ሲል ይችን አውሬ ግን ምንም describe ም ሊያረጋትም አልቻለም እና ትበላለች ታደቃለች የቀረውን በእግሯ ትረግጣለች ከእርሷ በፊት ከነበሩት አራዊት ሁሉ የተለየች ነበረች አስር ቀንዶች ነበሯት ቀንዶቹንም ተመለከትኩ ይላል እነሆም በመካከላቸው ሌላ ትንሽ ቀንድ ወጣ ይላል ሐሰተኛው ክርስቶስ ያ ነው ትንሹ ቀንድ በአራተኛአይቱ አውሬ ላይ የሚወጣ በፊት ከቀደሙት ቀንዶች ሶስት ተነቃቀሉ በዚያም ቀንድ እንደ ሰው አይኖች የነበሩ አይኖች በትዕቢትም የሚናገር አፍ ነበሩት ይላል አያችሁት ይህንን ሁኔታ ዳንኤል መጽሐፍ ላይ ምዕራፍ ሰባት ላይ ትመለከታላችሁ ላንብብላችሁ በጣም important ነገር ነው እና አያችሁት ይህንን ልብ ብላችሁ አስተውሉ ምዕራፍ ሰባት ቁጥር ስምንት ላይ ቀንዶችንም ተመለከትኩ እነሆም በመካከላቸው ትንሽ ቀንድ ወጣ በፊቱም ከቀደሙት ቀንዶች ሶስት ተነቃቀሉ እነሆም በዚያ ቀንድ እንደ ሰው አይኖች የነበሩ አይኖች ነበሩ በትቢትም የሚናገር አፍ ነበሩበት ዘመኖች ዙፋኖችም እስኪዘረጉ ድረስ አየው በዘመናት የሸመገለውም ተቀመጠ ልብሱም እንደ በረዶ ነጭ የራሱም ጠጉር እንደ ጥሩ ጥጥ የዙፋኑም የእሳት ነበልባል ነበረ መንኮራኩሮቹም የሚነድ እሳት ነበሩ የእሳትም ፈሳሾች ከፊቱ ይፈልቅና ይወጣ ነበር ሺህ ጊዜ ሺህ ያገለግሉት ነበር እልፍ አላፋትም በፊቱ ቆመው ነበር ፍርድም ሆነ መጽሐፍትም ሆነ ተገለጡ ተመልከቱ ከአራተኛይቱ አውሬ በኋላ የትንሹን ቀንድ ከተናገረ በኋላ የሚናገረው በሰማይ የሚከናወነውን ነገር ነው በእግዚአብሔር ዘንድ የዚያን ጊዜም ቀንዱ ይናገረው ከነበረው ቁጥር 11 ላይ ተመልከቱ ከታላቁ ቃል ድምፅ የተነሳ አየው አውሬቱም እስክትገደል አካሏም እስኪጠፋ ድረስ በእሳትም ለመቃጠል እስክትሰጥ ድረስ አየው ይላል ስለዚህ የአራተኛው አውሬ ጉዳይ በማን ላይ አተኩሮ ይታያል ማለት ነው በትንሹ ቀንድ ላይ ይታያል የትንሹ ቀንድ ታሪክ በዚህ በምናነበው ትንቢት መሰረት በፍጻሜ ዘመን ላይ ጌታ ኢየሱስ ዳግመኛ ሲመጣ የሚሆነውን ነገር ዳንኤል አይቶ ይናገራል ዮሐንስ በራእይ በፍጥሞ ደሴት ያየውን ዳንኤል ባቢሎን ሆኖ ከስንትና ስንት ሺህ ዓመት በፊት ወገኖቼ ቢያንስ ቢያንስ ከ500 ምናምን ዓመት በላይ ለሆነ ጊዜ በፊት አይቷል ማለት ይቻላል አያችሁት እና ሌሎቹ አውሬዎች ስልጣናቸው መንግስታቸው ነው የተወሰደው ይሄ ትንሹ ቀንድ የተባለው አውሬ ግን በእሳት ባህር ሲጣሉ በእሳት ሲቃጠል ነው የሚታየው በእሳትም ለመቃጠል እስክትሰጥ ድረስ ይላል መንግስቱ በሌላ መንግስት ሲተካ አይታይም መንግስቱ ፈረሰ አይደለም የሚለው የሚታየው ትንሹ ቀንድ በእሳት ፍርድ ሲፈረድበት ነው የምናየው እግዚአብሔር ይመስገን ስለዚህ በአስሩ ቀንዶች መካከል ትንሹ ቀንድ ማን ነው ቢባል ቀጥሎ የሚታየውን ብንመለከት ሐሰተኛው ክርስቶስ እንደሆነ እናያለን ከአራተኛይቱ አውሬ የወጡት አስር ቀንዶች ትንሹ ቀንድ በቀንዶቹ መካከል ያለ ቀንድ መሆኑን እናያለን እና ይህንን ሁኔታ በዳንኤል ምዕራፍ ሁለት ምዕራፍ ሰባትና ስምንት ላይ የታዩ አውሬዎች አሉ ነገር ግን ይሄ ትንሹ ቀንድ ለየት ያለ እንደሆነ እንመለከታለን ምዕራፍ ሌላ እንትን አለ እንመልከተው በምዕራፍ ሁለት በምዕራፍ ሰባት በምዕራፍ ስምንት ላይ የሚታዩትን አውሬዎች እንመልከት ዳንኤል ምዕራፍ ሁለት ላይ ያየነው ናቡከደነጾር ያየውን ነው ራሱ ወርቅ ደረቱ እያልን ያየነው ነው ሲመሳሰሉ ተመልከቱ ዳንኤል ሰባት ላይ የሚታየውና ዳንኤል ሁለት ላይ የሚታየው ራሱ ወርቅ የተባለው የንስር ክንፍ ያላት አንበሳ ያላት ነች እና ማንን ይመስላል ባቢሎንን ብለናል ግልጽ ነው ምዕራፍ ሁለትና ምዕራፍ ሰባትን ደረቱና ክንዶቹ ብር ያለው ናቡከደነጾር ያየው ራእይ ምዕራፍ ሁለት ላይ ዳንኤል ሰባት ላይ ድብ ይላል ዳንኤል ስምንት ላይ ሁለት ቀንዶች የነበሩት በግ ተብሎ ይታያል ምዕራፍ ስምንት ላይ ዳንኤል የሚያየው ራእይ በሁለት ነገሮች ላይ ትኩረት ይሰጣል በብዛት በይበልጥም በጣም ትኩረት የሚሰጠው አሌክዛንደር ዘግሬት ከወደቀ በኋላ የሚኖሩትን ነገስታቶች ላይ ይመለከታል እና ዳንኤል ስምንትን ሰዎች ሲያነቡት ብዙ ጊዜ ምን ይላሉ አንዳንድ መጽሐፍቶች ብታነቡ አንዳንድ ሰባኪዎች ሲናገሩ ብትመለከቱ ሐሰተኛው ክርስቶስ ከሶሪያ ነው የሚነሳው የሚል ነገር ይናገራሉ ሰዎች ሰምታችሁ እስኪ የምታውቁ ከሶሪያ ነው የሚነሳው የሚል ነገር የሚናገሩ ሰዎች አሉ ምዕራፍ ስምንት ላይ ያለውን ነገር ከመመልከት የተነሳ ነው ነገር ግን ነቢያቶች ሲናገሩ ግን ብዙ ዘመኖችን አጠጋግተው አንዱን ትንቢት ከሌላው ትንቢት ጋር አጣብቀው ይናገራሉ በብልሃትና በዘዴ ካልታየ ምን ይሆናል የተምታታ ትርጉም ልንሰጥበት እንድንችል የሚያደረግ ነገር ሊፈጥር ይችላል ስለዚህ በዳንኤል ስምንት ላይ ፍየልና በግ ይታያሉ በጉ ፋርስና ሜዶን ነው አያችሁት ፍየሉ ግሪክ ነው እነዚህን ሁለት መንግስታት ምዕራፍ ሰባት ላይ ምዕራፍ ስምንት ላይ ያለውን ብትመለከቱት really የዛሬ ስንት ዓመት ይሄን ነገር ሳነብ ታሪክ ነው የሚመስለው እውነቴን ነው ምነግራችሁ የ commentators የሚሰጡትን ብትመለከቱ የግሪክ መንግስት ስልጣን ከያዘበት ጊዜ ጀምሮ በአይሁዳውያን ላይ ያደረጋቸውን መከራና ስቃዮች በሙሉ እንዳለ ቁጭ አድርጎ ዳንኤል ጽፎታል ከዚህ የተነሳ ብዙ ሰዎች የዳንኤል መጽሐፍ ከብዙ ዘመን በኋላ በዳንኤል ስም የተጻፈ ወይም ሌላ ዳንኤል እኛ የምናውቀው ዳንኤል ሳይሆን በሌላ ዳንኤል የተጻፈ የታሪክ መጽሐፍ ነው እስከ ማለት ይደርሳሉ ግን ትንቢት ነው እግዚአብሔር ይመስገን እግዚአብሔር ሊመጣ ያለውን ሁሉ ለባሪያዎቹ በታማኝነት ይገልጻል ክብር ለእግዚአብሔር ይሁን ስለዚህ በዚያን ዘመን ብዙዎቻችሁ ምናልባት የምታውቁት ሰማንያ አዱ መጽሐፍ የሚባል አለ እና ከስልሳ ስድስቱ መጽሐፍ ጋር አብሮ በሚልኪያስና በማቴዎስ መካከል በአዲስ ኪዳንና በብሉ ኪዳን መካከል ያለ ታሪክ ላይ የተመሰረተ ታሪካዊ መልክ ያለው ምክር እንደ ምሳሌ ወይም ራእይ ነገሮች ያሉበት መጽሐፍ ነው አይሁዳውያኖች ያንን መጽሐፍ ከቅዱሳት መጽሐፍቶቻቸው ጋር አይደብሉትም በነገራችን ላይ አይሁዳውያኖች እና ክርስቲያኖች ናቸው ያን የሚደብሉት እኛ ክርስቲያን ያደረገን አዲስ ኪዳን ነው በሚልኪያስና በማቴዎስ መካከል በአዲስ ኪዳንና በብሉይ ኪዳን መካከል ያለው ታሪክ ክርስቲያን ለመሆናችን ምንም እንትን የለም አንዳንዶች ለማወናበድ እኛ ሰማንያድ መጽሐፍ ነው ያለ እናንተ አላችሁ ይላሉ ማንም እንደዚህ የሚላችሁ ሰው ሰማንያዱ መጽሐፍ ከስልሳ ስድስቱ መጽሐፍ ውጭ ያለው መጽሐፍ ኦርቶዶክስን ኦርቶዶክስ ለማድረጉ ካቶሊክን ካቶሊክ ለማድረጉ ምንም የተለየ ምክንያት ከዛ ውስጥ ለ identity ያቸው ምንም ነገር ቤሳ ቤስቲን የለም እንደውም ብዙ contradiction ብዙ ነገር ከመጽሐፍ ቅዱስ ጋር የሚጋጭ ነገር የሚወጣበት መጽሐፍ መሆኑን ማወቅ አለብን ይሁን እንጂ ታሪካዊ ነገር አለው እና እዛ ውስጥ የመቃባውያን ታሪክ የሚባል የመቃባውያን ታሪክ የት ጋ ነው በዳንኤል ትንቢት ውስጥ ብላችሁ ብትሉ መቃባውያን ግሪክ በስልጣን ላይ ከወጣ በኋላ አሌክዛንደር ከሞተ በኋላ ነገስታቶቹ ከተከፋፈሉ በኋላ ከብዙ ዘመን በኋላ ዳንኤል እዚህ ምዕራፍ ስምንት ላይ ብትመለከቱት የሚታየውን ሁኔታ በዳንኤል ምዕራፍ ስምንት ላይ ተጽፎ እናያለን የመቃባውያን ታሪክ የሚባለው በሰማንያዱ መጽሐፍ ውስጥ ያለው ታሪክ እና ያንን ነው የምንመለከተው ልብ በሉ ሮምን ስንመለከት ዳንኤል ምዕራፍ ስምንት ላይ አይጠቅሰውም ብዙም እንትን አይልም ጭኖቹና እግሮቹ እኩሉ ብረት እኩሉ ሸክላ የሆነው ምስል የምታስፈራ የሚለው ሮምን የምንመለከተው በዳንኤል ሰባትና በዳንኤል ምዕራፍ ሁለት ላይ ነው በብዛት የምናየው እግዚአብሔር የተመሰገነ ይሁን ግልጽ ነው ስለዚህ የዳንኤል መጽሐፍና የዳንኤል መጽሐፍንና የራእይን መጽሐፍ እናስተያይ ተመልከቱት ትንሹ ቀንድ እንደሚወጣ ካየበት ጀምሮ የተመለከተው ራእይ ከራእይ መጽሐፍ ጋር ስናስተያየው አንደኛ ዳንኤል ላይ አውሬውን ምንድን ነው ይለዋል ተሳዳቢ ነው ይለዋል አያችሁት ራእይ ምዕራፍ 13 ቁጥር 6 ላይ ስንመለከት የሚናገርበት ምን አለው ይላል ምዕራፍ 13 ቁጥር 6 እስኪ እንመልከት ራእይ ምዕራፍ 13 ቁጥር 6 ላይ አውሬው ምን እንደሚያደርግ 13 ቁጥር 6 ላይ ቅዱሳንን ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው በነገድ በወገንም በቋንቋም በህዝቡም ሁሉ ላይ ስልጣን ተሰጠው ይላል አይደለም ቁጥር 6 ላይ እግዚአብሔርን ለመሳደብ ስሙን ማደሪያውን በሰማይ የሚኖሩትን ሊሳደብ አፉን ከፈተ ይላል በዳንኤልም ላይ ተሳዳቢ በዚህ በራእይም ላይ ተሳዳቢ ሆኖ እናያለን ዳንኤል 7 11 ላይ በእሳት ለመቃጠል ተሰጠ የሚል ቅድም አንብቤላችኋለሁ ራእይ መጽሐፍ ላይ ምዕራፍ 19 ቁጥር 20 ላይ በአርማጌዶን ጦርነት የእግዚአብሔር ልጅ የናዝሬቱ ኢየሱስ በደብረ ዘይት ተራራ ሲገለጥ የሚሆነውን ዳንኤል በራእይ ላይ አሳይቷል ምዕራፍ 19 ቁጥር 20 ተመልከቱ አውሬውም ተያዘ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትንም ለምስሉ የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ምን አረጉ ተጣሉ ስለዚህ ዳንኤል ገና ከጥንት ከጥንት ጌታችን ሳይወለድ ባቢሎን እያየ በእሳት ለመቃጠል አልፋ ተሰጠ ያ ትንሹ ቀንድ የተባለው በራእይም ላይ የምናየው ያ ነው ስለዚህ በብሉይ ኪዳን ሐሰተኛው ክርስቶስ በዳንኤል መጽሐፍ ውስጥ እንዴት ከራእይ ጋር እንደሚያዝ አየን ማለት ነው አስሩ ቆንዶች በአውሬይቱ ላይ እንደታየ እንዲሁም በመጨረሻው ዘመን በአውሬው ላይ የሚታዩ አስር ቀንዶች እንዳሉ ራእይ ምዕራፍ 13 አንድ ላይ ምዕራፍ 16 ላይ እንመለከታለን አውሬው ቅዱሳኑን ለሶስት ዓመት ተኩል ይዋጋል ይላል ዳንኤል 7 15 ላይ እስኪ ተመልከቱት አያችሁ ቅዱሳንንም ይዋጋ ዘንድ ይላል ራእይ ምዕራፍ 3 ከቁጥር አምስት እስከ አስርም ይሄው ሐሳብ ተጽፎ እናያለን ስለዚህ ሐሰተኛው ክርስቶስ ከየት ነው የሚመጣው ቢባል ከየት ነው የሚመጣው ለሚለው ፍንጭ እንመለከታለን ትንሹ ቀንድ የወጣው ከማ ላይ ነው ከየትኛው አውሬ ላይ ነው የመጀመሪያው አንበሳ ቀጥሎ ድብ ቀጥሎ ምን ነብር ቀጥሎ ወጣው ስሙ እንዲህ ነው ያልተባለ ክፉ በጣም አለደንም አስፈሪ የሆነች አውሬ በዛች አውሬ ላይ አስር ቀንዶች ከነሱ መካከል አንድ ትንሽ ቀንድ ወጣ ይላል ስለዚህ የመጨረሻው አውሬ አራተኛ አውሬ ዳንኤል ያየው ማን ነው ሮምን ነው ያየው ስለዚህ የእግዚአብሔር ሰዎች ሐሰተኛው ክርስቶስ ከየት ነው የሚመጣው ለሚለው ብዙ የመጽሐፍ ቅዱስ ተማሪዎች ከሮም መንግስት ነው የሚመጣው ይላሉ ሮም መንግስት የት አለ አሁን አያችሁት የሮም መንግስት ከወደቀበት ጊዜ ጀምሮ በአለም ላይ አላደለም አሁን የምናያቸው ነገሮች መንግስታት ተከፋፍለው ግማሹ ብርቱ ግማሹ ደካማ እንደሆኑ ዳንኤል ምስሉን እንደተረጎመው በምዕራፍ ሁለት ላይ ናቡከደነጾር ባየው ምስል ውስጥ እኩሉ ደካማ እኩሉ ብርቱ የሆኑ መንግስታት ይኖራሉ ይላል ነገር ግን የሮም መንግስት ግን ያለበት ክልሉም ሆነ ሁኔታው እንዳለ ነው ዛሬ European Union ብለን የምንላቸው የጥንቷን ሮም አይደለም ዋና የነበረችውን ሮም እናድስ የሚል ነው የብዙዎቹ ራይ Rome Empire የሆነችበትን መንግስት ሊያድሱ ነው ጥረቱ European Union ለመመስረቱ ያው የ First World War Second World War ታሪክ ስትመለከቱ ምንድን ነው እሱ ስጋት uni- በ unity ካልሆነ በስተቀር እያንዳንዱ ተከፋፍሎ ቢኖር ችግር ነው የሚመጣብን በሚል የተመሰረተ ሁኔታ ነው unity ነው የሚፈልጉት እና በዚህ ውስጥ ከዚህ ከ European Union የሚወጣ ለክርስቶስ ለ- ለ- ለሐሰ- ለሐሰተኛው ክርስቶስ መነሳት ምክንያት የሚሆን political force በዛ ውስጥ እንደሚኖር ብዙ የመጽሐፍ ቅዱስ ተርጓሚዎች ይመለከታሉ ግልጽ ነው ወገኖቼ ግልጽ ነው እግዚአብሔር ይመስገን አንዳንዶች ግን ይህንን በተለየ መንገድ ያዩታል ስንመለከት እና የዳንኤል ራእይ በተ- በተለየ መንገድ የሚፈቱት አንበሳውን እንግሊዝ ክንፉን አሜሪካን ድቡን ራሽያ ነብሩን ጀርመን ከአራተኛው የሚወጣውን አውሬ የአውሮፓን መንግስት ህብረት አድርገው ሁሉ ያሉ የተለያዩ ተርጓሚዎች የተለያየ አመለካከት የተለያየ እይታ አላቸው ግን በጣም simple የሆነ understanding ይመስለኛል እኔ በበኩሌ ሳየው ደጋግሜ ይህን ትምህርት ሳስተምር እንዳልኳችሁ ትንቢትን በመተርጎም ላይ ልዩነቶች ሰዎች ቢኖራቸው ዋና መሰረታዊ በሆነው በእግዚአብሔር ነገር ላይ በጌታ በኢየሱስ በአብ በወልድ በመንፈስ ቅዱስ በደህንነት ጉዳይ ላይ መሰረታዊ ከሆኑ- በሆኑ ነገሮች ልዩነት ሳይኖረን አለ አይደለም ሐሰተኛው ክርስቶስ ከሶሪያ ይመጣል ቢል ከዚህ ይመጣል ብሎ ቢል ሐሰተኛ እውነተኛ እየተባባልን የምንባባልበት የለም ትንቢት ሲፈጸም ነው የምናውቀው አይደለም አለ አይደለም ትንቢትን በትክክለኛ መልኩ ይሄ ነው ለማለት አንዳንድ አስቸጋሪ ነው ሲፈጸም ስናይ ነው ሁኔታዎችን በሂደት የምንመለከተው ነቢያት ራሳቸው እንኳን ትንቢትን ከተናገሩ በኋላ ዳ- እ ጴጥሮስ እንደሚነግረን እግዚአብሔር በእነሱ የተናገረው ነገር መቼና በምን ዘመን በምን አይነት ሁኔታ እንደሚፈጸም የራሳቸውን ትንቢት ይመረምሩ ነበር እነሱ ትንቢቱን ተናግረው እንዲህ ከሆኑ እኛም ማየቱን ያህል ዳንኤል ህልምን ተመልክቶ ወዲያው አይገባውም ሲጾምና ሲጸልይ ላየው ራእይ ምሪት ሲጠይቅ እግዚአብሔርን ሲለምን ነው የምናየው ስለዚህ እኛም የበለጠውኑ ደግሞ ብዙ ነገሮች ላይገቡን ላንረዳቸው እንችላለን አንዳንዱ እንደውም መጽሐፍ ውስጥ ከመጨረሻው ዘመን የታተመ ነው ዝጋ ብሎ አሉ አይደለም ያልተገለጡለት ነገሮች አሉ ራእዩን አይቶም እግዚአብሔር ተናግሮትም አለ አይደለም ትርጉሙ ይሄ ነው ብሎ በቀጥታ ነገሮችን ሁሉ መናገር ላይችል ይችላል ነገር ግን ከምናያቸው ከነዚህ ግልጥ ከሆኑ ነገሮች በግልጥ ከሚታዩት ነገሮች ሐሰተኛው ክርስቶስ ከ European Union ውስጥ ሊወጣ ይችላል የሚለው expectation look sound ስንመለከት አሁን ባለንበት ሁኔታ ግልጽ ነው ስለዚህ ሐሰተኛው ክርስቶስ ከ European Union ሲወጣ ምንድን ነው የሚያደርገው የሚለውን ስንመለከት በጣም ብዙ ነገሮች ሊያደርግ ይችላል ሐሰተኛው ክርስቶስ እና አንደኛ ለሰባት ዓመት ከእስራኤል ጋር ጽኑ ቃል ኪዳን ያደርጋል እና ከሰ- ለሰባት ዓመት ጽኑ ቃል ኪዳን ከእስራኤል ጋር ያደርጋል ራእይ ም- እ- እ- ዳንኤል ምዕራፍ 9 ቁጥር 27 ላይ ይሄ ተጽፎ እናያለን ዳንኤል ምዕራፍ 9 ቁጥር 27 ላይ ለሰባት ዓመት ጽኑ ቃል ኪዳን እንደሚያደርግ ቀጥሎ ታላቁ መከራ በዳንኤል ውስጥ በተነገረው ሰባ ሱባኤ ውስጥ የመጨረሻው ሰባኛውን ሱባኤ እንደሚመለከት ዳንኤል ተናግሯል አያችሁት እና ከዚህ ውስጥ ሐሰተኛው ክርስቶስ ከእስራኤል ጋር የሚገባውን ቃል ኪዳን ነቢያቶች ሲናገሩት ከሞት ጋር የሆነ ቃል ኪዳን ነው ብለዋል ኢሳይያስ ዝቅ ብሎ የሚያሳየው ይህንን ሁኔታ ነው እንደዚህ ይላል ኢሳይያስ ይህን ትንቢት ሲናገር ስለዚህ በኢየሩሳሌም ያ- ያለውን ህዝብ የምትገዙ ፌዘኞች ሆይ የእግዚአብሔርን ቃል ስሙ እናንተም ከሞት ጋር ቃል ኪዳን አድርገናል ከሲኦል ጋር ተማምለናል ሐሰትን መሸሸጊያችን አድርገናል በሐሰትም ተሰውረናል የሚትረፈረፍ መቅሰፍት ባለጊዜ- ባለፈ ጊዜ አይደርስብንም ስላላችሁ ከሞት ጋር ያደረጋችሁት ቃል ኪዳን ይፈርሳል ከሲኦልም ጋር የተማማላችሁት መሐላ አይጸናም የሚትረፈረፍ መቅሰፍት ባለፈ ጊዜ ትረገጡበታላችሁ ይላቸዋል እስራኤላውያኖች በዚያን ጊዜ ከሐሰተኛው ክርስቶስ ጋር ለሰባት ዓመት ቃል ኪዳን የሚገቡበት ያ ቃል ኪዳን የመረገጫቸው እንደሚሆን ፍርድም እንደሚያመጣባቸው ይናገራል ሐሰተኛው ክርስቶስ በዳንኤል ምዕራፍ 9 ቁጥር 27 ላይ በምንመለከተው መሰረት በሱባኤው እኩሌታ መስዋዕቱንና ቁርባኑን ያስቀራል ይላል ብዙ ሰዎች እንደሚያምኑት ከእስራኤልም ሀገርም የሚመጣው አሁን ወሬም እንደምንሰማው እ፣ አይሁዳውያኖች ቤተ መቅደሳቸውን ለመስራት ዝግጅት ላይ እንዳሉ ይነገራል እና ለዚያ የሚያስፈልገውን ነገር ብዙ መጽሐፍቶች ተጽፈዋል። አንዳንዱ sensational በማድረግ ብዙ ነገሮች ይጻፋሉ። ይሁን እንጂ ይህን ትንቢት ስንመለከት መስዋዕት የሚያቀርቡበት ጊዜ እንደሚሆን አይሁዳውያኖች መስዋዕት ሊያቀርቡ የሚችሉበት ጊዜ። አንዳንድ ሰዎች ይህንን በምን ሁኔታ ይፈቱታል? አይሁዳውያኖች ቤተ መቅደሳቸውን ለመስራት አሁን በጣም ብዙ ፖለቲካዊ የሆነ ተጽዕኖ አለ። አንደኛ የእስላሞቹ መስጊድ እዛ ቦታ አለ። የአይሁዳውያኖቹ ቤተ መቅደስ የነበረበት ክልል ውስጥ ስለሆነ ያለው በዚያ ቦታ አይሁዳውያኖች ቤተ መቅደስ ሰሩ ማለት እስላሞቹ ኢየሩሳሌም ዋና ከተማችን ነች ብለው የተማማሉበት ሕይወታቸው የሚሰጡበት ጉዳይ ነው። ኢየሩሳሌም ውስጥ እስራኤል በምትወስዳቸው በማናቸውም እርምጃዎች በዓለም ዙሪያ ያለ እስላም ዜና ተመልከቱ ብትፈልጉ ሁሉም ሰላማዊ ሰልፍ እየወጣ እንደ ጉድ ነው የሚጮሁት እና ለምን እስላሞቹ ሶስተኛ ቅዱስ ከተማችን ነን ወደ ማለት ደርሰዋል። በቅርብ ጊዜ በፕሬዚዳንቶች ውድድር ላይ debate ሲያደርጉ አይታችሁ እንደሆነ ቴድ ክሩዝ ሲናገር ሰምታችኋል። ሰምታችሁ ከሆነ first thing ቤተ እንትን White House ተመርጬ ስገባ ከማደርጋቸው የአሜሪካንን ኤምባሲ ወስጄ ኢየሩሳሌም ውስጥ አደርገዋለሁ አለ። ማለት እንዴት ያለ ያለ አይደለም አቋም እንዳለው ለመግለጥ ነው የተናገረው። ምን ያህል የኢየሩሳሌም ጉዳይ በአሜሪካን እንኳን ለመመረጥም ለውሳኔም አንገብጋቢ ነገር ሊሆን እንደሚችል እግዚአብሔር ያሳያቸው። አሁን እያየን ያለነው ጉዳይ ነው። ለምን ዳኔ ዘካርያስ ምዕራፍ 12 ላይ ኢየሩሳሌምን ለአሕዛብ የመንገድገድ ዋንጫ አደርጋታለሁ፣ የሚሸከሟትም ሁሉ ምን ያደረጉ አይችሉም፣ ይቆስላሉ ይላል። እና የኢየሩሳሌም ጉዳይ አጀንዳ የሆነበት ዘመን ውስጥ ነን። ኢየሱስ ሊመጣ ነው። እግዚአብሔር ይመስገን። debate እየተደረገባት ነው ኢየሩሳሌም። ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው። ዘመኑ ቅርብ ነው። ወገኖች ያስተውሉ። ይህንን የምንማረው ለ curiosity አይደለም፣ ጌታ እንደሚመጣ እንድታስተውሉ እንድትረዱ ነው። አያችሁት? ስለዚህ አይሁዳውያኖቹ በዛች በኢየሩሳሌም ውስጥ ቤተ መቅደሳቸውን ሰርተው መስዋዕት እያቀረቡ እንደ ዱሮ ሊያመልኩ ይፈልጋሉ። እና አንዳንድ ሰዎች ምን ይላሉ? ለዚህ secure የሚያረጋቸው ዋስትና የሚሰጣቸው አይዟችሁ የሚላቸው ይፈልጋሉ። እስካሁን የነበሩ አሜሪካን ፕሬዚዳንቶች እንኳን የቱንም ያህል የእስራኤል ወዳጆች ነን ብለው ቢሉ ኤምባሲያቸውን እዛ ማግባትና ያለማግባት ነገር አስቸጋሪ እንዴት እንደሆነ ይኸው እየሰማን ነው ያለ ነው። I tell you ቴድ ክሩዝ ቢመረጥ አያደረገውም፣ ያንን አያደረገውም። ምክንያቱም United Nation ውስጥ ያለውን issue ብትመለከቱ፣ European Union ውስጥ ያለውን ብትመለከቱ፣ በዓለም ዙሪያ ያለውን ብትመለከቱ በጣም አሳሳቢ ነገር ነው። ስለዚህ ብዙ ሰዎች ምን ይላሉ? ይህ ሐሰተኛው ክርስቶስ ሲነሳ ከእስራኤል ጋር ቃል ኪዳን የሚገባው አይዟችሁ በቃ we're friends በሚል አይነት ሁኔታ commitment ውስጥ ይገባል። protective cover ይሰጣቸዋል፣ political cover ይሰጣቸዋል፣ ወይም ደግሞ support ያደርጋቸዋል የሚል ነገርን ይወስዱና ይተረጉማሉ። ነገር ግን ሐሰተኛው ክርስቶስ ሐሰተኛ ክርስቶስነቱ መቼ ይገለጣል ተብሎ ቢባል መቼ ነው የሚገለጠው? በመጽሐፍ ቅዱስ ውስጥ እነዚህ ሁኔታዎች ተጠቅሰዋል። ሐሰተኛው ክርስቶስ በሰባቱ ዓመት አጋማሽ ላይ ከእስራኤል ጋር የገባውን ቃል ኪዳን ያፈርሳል። ቀጥሎ ስንመለከት ዳንኤል 9:27 ላይ ይሄ ተጠቅሶ እናያለን። እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤው እኩሌታ መስዋዕቱንና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል። እስከ ተቆረጠውን ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል። በምዕራፍ ስምንት ላይ የምትመለከቱት ትንቢት ዳንኤል ላይ የአሌክዛንደር መንግስት የግሪክ መንግስት የመጨረሻው የክፋት ሁሉ ክፋት የሆነውን ስራ የሰራው አንቲከስ ኤፒፋነስ አራተኛው የሚባል አራተኛው የአንቲከስ ኤፒፋነስ የሚባል ሰው በጣም በጣም በጣም ሐሰተኛው ክርስቶስን እንዳለ በድርጊቱ እሱን ይመስላል ነው የሚባለው። ለዚህ ነው ብዙ ሰዎች የሚሳሳቱት ወይም ደግሞ ከሶሪያ ሊመጣ ይችላል ብለው እንዲሉ የሚሆኑት እና በቤተ መቅደስ ውስጥ ይሄንኑ ቃል የሚመስል ድርጊት ፈጽሟል አንቲከስ ኤፒፋነስ። አንቲከስ ኤፒፋነስ ይህንን የሰራው ጌታችን ከመወለዱ በፊት ነው በፊት ነው። ስለዚህ አንቲከስ ኤጲፋነስ የተፈጸመው ትንቢት መደረጉ ያለቀ የዳንኤል ትንቢት ተፈጽሟል ማለት አንችልም ለምን ጌታችን የጥፋት ርኩሰት አላግባብ ሲቆም ስታዩ ብሎ ያንኑ ጠቅሷል ሐዋርያ ጳውሎስ ለተሰሎንቄ በጻፈው መልእክት ላይ ጠቅሷል ስለዚህ የጥፋት ርኩሰት ገና በእግዚአብሔር ቤተ መቅደስ የመቆሙ ነገር የመጨረሻው ዘመን ትንቢት ጉዳይ ነው እንጂ ያለፈ እንዳልሆነ የአዲስ ኪዳን ያሳየናል የራእይ መጽሐፍ ያሳየናል ሐዋርያ ጳውሎስ የጻፈው ተሰሎንቄ ላይ ያሳየናል ጌታችንም ደግሞ በማቴዎስ ምዕራፍ አራት ላይ የጻፈው ይህንን ያሳየናል ስለዚህ ይሄ አጥፊው በጥፋት ርኩሰት የሚለው በዳንኤል ዘጠኝ ላይ እንደምናየው ከእስራኤል ጋር የገባውን ቃል ኪዳን አፍርሶ የሚያደርገው እንደሆነ እናያለን ስለዚህ ሰባኛው ሱባኤ ለሁለት የሚከፈለው ከምን የተነሳ ነው ብለን እንመልከት የሰባቱን ዓመት አጋማሽ ሁለተኛ አጋማሽ የራእይ መጽሐፍ ላይ ተጠቅሷል የሚገርማችሁ ዳንኤል ላይ የምንመለከተው ዳንኤል ምዕራፍ ዘጠኝ ላይ የምንመለከተው ራእይ ምዕራፍ 11 ቁጥር ሁለት ላይ በመቅደሱም ውጪ ያለው እድሞ ለአሕዛብ ተሰጥቷል ቶ አትለካው እነርሱም አርባ ሁለት ወር የተቀደሰችውን ከተማ ምን ያደርጋሉ ይረግጧታል ይላል ኢየሩሳሌም በአሕዛብ የምትረገጥበት ጊዜ ይመጣል ማለት ነው ይረግጧታል ይላል አርባ ሁለት ወር ስንት ዓመት ማለት ነው ሂሳብ መታቁ ሶስት ዓመት ተኩል ሰባት ለሁለት ሲከፈል የመጨረሻው ሶስት የመጀመሪያው ሶስት ዓመት ተኩል መጨረሻ ላይ last three and half years ላይ ነው ይሄም የሆነው ስለዚህ የሰባቱ ዓመት ሐሰተኛው ክርስቶስ ከእስራኤል ጋር የሚገባው የሰባት ዓመት ኪዳኑን መሀል ላይ ያፈርሳል ይላል ዳንኤል ራእይ ደግሞ ለአርባ ሁለት ወር ይረግጧታል ይላል የሚከፈልበት ሁኔታ እዚህ ላይ እንደሆነ እናያለን ወዳጅ ነኝ ብሎ ቃል ኪዳን የገባው በሰባቱ ዓመት እኩሌታ ላይ ቃል ኪዳኑን ሲያፈርስ የሚያደርገው ኢየሩሳሌምን መርገጥ ነው ዳንኤል ምዕራፍ ዘጠኝ ላይ የሰባው ሱባኤ ትንቢት ሲነገር በቅድስት ከተማና በህዝብ ላይ ሰባ ሱባኤ ተቀጥሯል ስለሚል የዳንኤል ምዕራፍ ዘጠኝ ሰባ ሱባኤ የሚመለከተው የአይሁድን ህዝብ ነው እና ያ የሚሆኑት ነገሮች በሙሉ ከዚህ በፊት በዝርዝር ያስተማርኩትን ነገር አሁን መድገም አልችልም ነገር ግን ሐሰተኛው ክርስቶስ በመጨረሻው በሰባኛው ሱባኤ ላይ ለሰባት ዓመት ከእስራኤል ጋር ቃል ኪዳን ይገባል ስልሳ ዘጠኙ ሱባኤ ኢየሱስ ክርስቶስ እስከተገደለበት ጊዜ ድረስ አብቅቷል ከሰባው ሱባኤ እና ስልሳ ዘጠኙ ሱባኤ አልቋል የቀረው ከሰባው ሱባኤ ውስጥ ሰባኛው ሱባኤ ነው ስልሳ ዘጠኙ አልቋል ያንን ሰባኛውን ሱባኤ ነው ሰባት ዓመት ብለን የምንለው ተመልከቱት ሐሰተኛው ክርስቶስ በዛ በሰባኛው ሱባኤ መጨረሻ ላይ በኢየሩሳሌም ባለበት ጊዜ ነው ናቡከደነጾር በህልሙ ያየው ማንም ሳይነካው እጅ ሳይነካው ከተራራ ድንጋይ ተፈንቅሎ ወጣ እና ያ ያየኸውን ምስል እግሩን መታው እና ገለባ እንደ እብቅ አላደለም እርሻ ሜዳ ላይ እንዳለ ነፋስ ጠርጎ እንደሚወስደው ስፍራው እስከማይታወቅ ድረስ እንደሚደመሰስ ኢየሱስ ዳግመኛ በአርማጌዶን ጦርነት ጊዜ ሲመጣ የዓለም መንግስታት ሁሉ ለእግዚአብሔር ልጅ ለኢየሱስ አልፈው ይሰጣሉ ኢየሱስ የጌቶቹ ጌታ እንደተናገረው ዳግመኛ ሲመጣ ይሄ ይሆናል ሃሌሉያ ይሄ ይሆናል ኢየሱስ ክርስቶስ ዳግመኛ ሲመጣ ክብር ለእግዚአብሔር ይሁን ስለዚህ ሐሰተኛው ክርስቶስን ስንመለከት በዚህ በመጨረሻው ዘመን ላይ የሚነሳ ከሮም መንግስት ሊነሳ የሚችል ኃይል እንደሆነ እናያለን እግዚአብሔር በነቢያቱ የተናገረው ቃል ይፈጸማል እግዚአብሔር የተመሰገነ ይሁን ኢየሱስ ዳግመኛ ይመጣል ይሄ ውድ ወገኖቼ ስለ ትንቢት curious እንድትሆኑ ለማድረግ የታሰበ ትምህርት አይደለም ጌታ የሚመጣ ከሆነ እንዴት ነው እኛ መኖር ያለብን ሐሰተኛው ክርስቶስ በምን አይነት ኃይል ተሞልቶ እንደሚመጣ ባለፈው ጊዜ አካፍያችኋለሁ ይበቃዋል እግዚአብሔር ይመስገን ጨለማ ጊዜ አርጊዋለሁ ያንን በብርሃን እንጨርስ የእግዚአብሔር ስም የተባረከ ይሁን ሐሰተኛው ክርስቶስ ሲገለጥ በምድር ላይ እጅግ በጣም ክፉ ነገሮችን የሚሰራ ሰው ነው ለምን ብላችሁ ብትሉ is very unique person ነው በምድር ላይ እስከ ዛሬ ከአዳም ዘር ጀምሮ ከተነሱ ከሰዎች ልጆች ሁሉ መካከል እንደ ሐሰተኛው ክርስቶስ በጥበብም በኃይልም በተንኮልም በክፋትም የተሞላ ሰው አይኖርም ዓለምን ሁሉ የሚያስደንቅ ይሆናል ለምን ብላችሁ ብትሉ ዘንዶውም ስልጣኑን ሁሉ ሰጠው ይላል ይህን ሁኔታ እግዚአብሔር ሰዎች ሐሰተኛውን ክርስቶስን ሲመለከቱት በመጽሐፍ ቅዱስ ላይ ሲያዩት Antichrist የሚሉት ወይም ሐሰተኛው ክርስቶስ የሚባለው ክርስቶስን ለመተካት መሲህ ሆኖ ለመገለጥ ለሰው ልጆች ሁሉ መሲህ ነኝ ለማለት በዓለም ላይ ያለውን እንቆቅልሽ ሁሉ እፈታለሁ የኢኮኖሚ በሉት የፖለቲካ በሉት የ military በሉት የፈለጋችሁትን እፈታለሁ የሚል በብዙ ነገር በዓለም ላይ ካሉ መሪዎች ሁሉ ይልቅ የተሻለ ነገር offer ለማድረግ የሚችል ሰው ነው ሆኖ የሚመጣው እና ዳንኤል ራእይ ምዕራፍ 13 ላይ እንደምንመለከተው ዘንዶም ስልጣኑን ሁሉ ሰጠው ይላል በነገራችን ላይ ብዙ ጊዜ ሰዎች ስልጣን በአጋንንት ኃይል አንድ ነገር ሲሰሩ ለሰይጣን ራሳቸውን ሊሰጡ ይሆናሉ ከእግዚአብሔር ጋር ሰው ሳይጣላ ሰይጣን አይጠቀምበትም በነገራችን ላይ ከእግዚአብሔር ጋር ሳይጣላ ማንም ሰይጣን አይጠቀምበትም እና ብዙ ሰዎች አሁን ደጋሚ ለመሆን አጋንንት ጎታች ለመሆን ሃይማኖታቸውን አዋርደው ሸጠው አቅልለው የድፍረት ንግግር በእግዚአብሔር ላይ እየተናገሩ ነው ሰይጣን የሚገባባቸው በነገራችን ላይ እና አስማተኞች ቤታቸው ንብረታቸው ቢዝነሳቸው እንዲሳካላቸው እና የእግዚአብሔርን ነገር እንዲያንቋሽሹ ነው የሚጠየቁት ሐሰተኛው ክርስቶስ ምን ያህል ራሱን ለሰይጣን ቢሰጥ እንደሆነ ማየት አለባቸው ከዚህ የተነሳ አንዳንዶች ምን ይላሉ ጌታ ኢየሱስ ክርስቶስ ቃልም ስጋ ሆነ እንደሚባል ሰይጣን ስጋ ሆነ ነው የሚባለው በሐሰተኛው ክርስቶስ ሰይጣን ራሱ literally ስጋ ሆነ እንደማለት ያህል ነው ተብሎ ነው የሚወሰደው ለምን he sold out ለ devil እንደውም አንዳንዶች ራሱ ሰይጣን incarnate ያደረጋል ሁሉ ይላሉ በዚህ አቅጣጫ ሄዶ ይህን ትርጉም እውነት ነው ብሎ ማስተማር ይከብደኛል ስለዚህ ሁለቱ የተለያዩ ናቸው ሰይጣን እና እሱ እና ሐሰተኛው ክርስቶስ እንደዚህ በሚገዛበት ዘመን ውድ ወገኖቼ ብዙ ጊዜ እኛ ድሮ የሚመስለን ይሄ አጋንንት መናፍስት ያልሰለጠነ ሰው ጋር ያለ ከስልጣኔ ችግር የተነሳ የመጣ ችግር ይመስለናል እንዳትታለሉ የሰለጠነው አገር የሰለጠነው በአብዛኛው በሰይጣን ዘዴም ነው ጥንቆላ ነው መተት ነው የምትፈልጉት የፊልም አክተሮቹ የሚናገሩትን ስሙ አያችሁት መናፍስት እንዲገቡባቸው አላደንም ደጋሚዎችን አስማተኞችን ምንን እየጠየቁ ነው ብዙ ነገሮች የሚከናወንላቸው ስለዚህ ዛሬ ባለንበት ጊዜ ለሐሰተኛው ክርስቶስ የሚሆን ሁኔታ ተመችቷል ሰይጣንን አምላኪ ነው ምዕራቡ ዓለም የሰይጣን ቤተ ክርስቲያን አለ የሚያደርጉትን ታቱ ሰዎች ተመልከቱ የሚዘፍኑትን ዘፈን ተመልከቱት የሰይጣን አምላኪዎች ናቸው በጣም የታወቁ ዘፋኞች የታወቀ ዘፈን የሚዘፍኑ ሰዎች ብዙ ጊዜ ሰይጣን እንዲገባባቸው እንዲገለጥላቸው እኔ ሙዚቀኞች የማቃቸው ልጆች ሲነግሩኝ ታሪክ በጣም ይገርማቸዋል የሚገርም ነገር ነው አንድ ስሙን አሁን ባውንቲ የሚባል ሶፍትዌር አለ ሶፍትዌር አልኩኝ tissue paper ምናምን ታውቃላችሁ የዛ company ውን የሚያደረጉ ክርስቲያኖች boycott ያደረጉበት ጊዜ ነበረ ያንን እንዳይ እንዳይገዙ ባለጠጋ አረገኝ ሰይጣን ስለሆነ አለ አሉ እንግዲህ ምን ያህል ትክክል እንደሆነ አላቅም እና በገበታዬ ላይ ሰይጣን የሚቀመጠን ለክብሩ ያለ መቀመጫ ለማንም አይቀመጥበት ይላሉ እንደነዚህ ያሉ ሰዎች አያችሁት ዛሬ ሰይጣን ሰዎች በጣም ይፈልጉታል አንድ ጊዜ አንድ የእግዚአብሔር ሰው ዶክተር ብርሃኑ እንግሊዝ ሀገር በነበረ ጊዜ ለትምህርት ሄዶ ሲነግረኝ ስለ ጌታ ስናገር አለ ባስ ላይ እንደዚህ ከሰዎች ጋር ሲጫወት አንዱ በጣም ተናደዳለ ብድግ አለና ሰይጣንስ ስለ ሰይጣንስ ዋተባት ሰይጣን ብሎ አለ ተናዶ ወረዳለ ብዙዎች ዛሬ ሰይጣንን በጣም ይፈልጉታል ይዘምሩለታል ኒው ኤጅ ዘፋኞች የንጋት ኮከብ የሚሉት ማንን ይመስላችኋል? ሞርኒንግ ስታር። ኒው ኤጀሮች ሁሉም ሰይጣንን ይፈልገዋል። ሰይጣን በሃይማኖት መልክ፣ ሰይጣን በልዩ ልዩ አይነት ዘዴ society ውስጥ ስፍራ እየያዘ ነው። ይህንን መቋቋም የምንችለው ስለ ሰይጣን lecture በመስማት አይደለም። ከእግዚአብሔር ካልሆንን ዓለም በክፉ እንደተያዘ ማወቅ አንችልም። ይህን ጥቅስ እግዚአብሔር አይናችሁን ይክፈት፣ በልባችሁ ያትምላችሁ። የእግዚአብሔር ስም የተባረከ ይሁን። ዮሐንስ ምን እንደሚል ተመልከቱ። ይህንን በጌታ ስም እግዚአብሔር በውስጣችሁ ያትምላችሁ እንድታስተውሉትም ያደርጋችሁ። እግዚአብሔር የተመሰገነ ይሁን። ምዕራፍ 5 ቁጥር 19 አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ከእግዚአብሔር እንደሆንን ዓለም በሞላው በክፉ እንደተያዘ እናውቃለን። please please please በጌታ በኢየሱስ ስም ልለምናችሁ አስተዋይ በሆነው ልቦናችን ምናልባት የዝንብ ጠንጋራ እናቅ ይሆናል። እኔ አላቅም፣ የዝንብ ጠንጋራ ሰው እንዴት እንደሚያውቅ የፈለገ intelligent ብትሆኑ የፈለገ informed ብትሆኑ ከእግዚአብሔር ጋር relationship ከሌለን ክፉን ማወቅ አንችልም። ለምን? ክፉን የምናውቀው በመልኩ አይደለም። ድሮ ቤተ ክርስቲያን ትምህርት አዘጋጁ ብላ የ new agers መጽሐፍቶች አይ ነበረ። new ager ኦች የሚባሉ ሰይጣን አምላኪዎች satanist የሆኑ አንዳንድ ሰዎችን የእነሱን ታሪክ ስመለከት የቤታቸው ስትሄዱ ስትመለከቷቸው የቤታቸው ዕቃ expensive የሆነ ስዕል፣ የሚሰሙት ሙዚቃ ለስላሳ quiet life እንዲህ ስትመለከቷቸው በቃ ሰንበትና አደብ የገዛ እርፍ ያለ ህይወት በምንም ነገር agitated የማይሆኑ ካልም የሆኑ ሰዎች ናቸው። ማራኪዎች ናቸው። እስቲ ሰዎች በኃጢአት የሚወድቁበትን የሚጥላቸውን በኃጢአት ነገር ተመልከቱ። ማራኪ ነው። አስቀያሚ የሆነ ነገር በኃጢአት ሰውን የሚጥለው በጣም ሰው ከተጎሳቆለ በኋላ ካልሆነ በስተቀረ አይደለም። ብዙ ሰዎችን የሚማርከው ሰይጣናዊ አሰራር በሙሉ ውበት አለው፣ impulse አለው፣ የሚለክፍ የስሜት መጋጋልን የሚሰጥ የሚነካ ነገር አለው። እስቲ ዛሬ ዘፋኞች የሚዘፍኑትን ዘፈን እስኪ ተመልከቱት። እንዴት ሰውን የተቀመጠውን ሰው እንዲህ የሚቀሰቅሰው ነገር አላቸው። ከእግዚአብሔር ካልሆነን ክፉን ማየት አንችልም። የፈለገ መጽሐፍ ብናነብ እኔ ለራሴ የማድረገውን ነው የምነግራችሁ። ከአምላኬ ጋር ዴይሊ የምኖረው ኑሮ ነው ንጽህናዬም፣ አቅሜም ከክፉም ለመጠበቄ መማራችን አይደለም። እግዚአብሔር ይህን እንድናስተውል ይርዳል። የእግዚአብሔርንም ነገር ለመለየት የእግዚአብሔር ያልሆነውንም ለመለየት ቁልፍ ነገር ብትፈልጉ ከእግዚአብሔር ጋር መሆናችሁን ማወቅ አለባቸው። እናንተስ ከወዴት ናችሁ አለ የአጋንንት አይደለም። ጳውሎስ በሚሰብከው በኢየሱስ ስም ውጣ ሲሉ ጳውሎስን አውቀዋለሁ ኢየሱስንም አውቃለሁ። እናንተ ግን ከወዴት ናችሁ? እስቲ relationship ነው። ከጌታ ጋር ካልሆነን ዛሬ ኢየሱስ ሊመጣ ባለበት ዘመን ውድ ወገኖቼ፣ ኢየሱስ ሊመጣ ባለበት ዘመን ሰዎች ለብዙ deception አልፈው ሊሰጡ እንዲችሉ የሚያደርግ ነገር ብታምኑም ባታምኑም እየበዛ ነው። ስሙ ልንገራችሁ፣ የስህተት ነገር ከቤተ ክርስቲያን ውጭ አይደለም የምታዩት፣ church ውስጥ ነው የምታዩት። you will see this ዛሬ ብዙ የአፍሪካ ቃልቻዎች፣ አስማተኞች፣ ጠንቋዮች፣ አጋንንት በቤተ ክርስቲያን የተከላቸው ሐሰተኞች ቤተ ክርስቲያንን ወንጌል አልባ አድርገው እንዴት እንደሚኖሩ ታያላችሁ። look ዩቲዩብ ላይ እና ሰዎች ዛሬ እግዚአብሔር ሰዎች የሚባሉት ነይ ነይ አንቺ ነይ ነይ ነይ ነይ ተገናኝተን እናውቃለን። እኔና አንቺ አንተዋወቃለን። ቤታችሁ መጥቻለሁ አባትሽ እንደዚህ ነው፣ እከሌ እንደዚህ ነው። ወገኖቼ ታሪካችሁን አንድ ሰው ተነስቶ ቢነግራችሁ ሃሌሉያ ትላላችሁ። እ አገር የሚያውቀውን ታሪካችሁን ምንድን ነው ለእናንተ የሚሆነው? እስኪ ጥያቄ ልጠይቃችሁ። ልጆቻችሁን ብታስ ልጅ ብታሳድጉ ልጆቻችሁን ምንድን ነው የምትነግሯቸው? ለማደጋቸው ለሚጠቅማቸውን ነገር ምንድን ነው የምታወሯቸው? እግዚአብሔር ቢያወራችሁ አባታችሁ የሰማዩ አምላክ ቢያወራችሁ ምንድን ነው የሚያዋራችሁ? እኔ እኮ ስለ አንቺ አውቃለሁ እኮ ቅድም እንደዚህ ነበርሽ እኮ እንደዛ ነበርሽ የሚላችሁ ይመስላችኋል? እንዲህ እያወራ እግዚአብሔር ይዘልፈኛል፣ ይመክረኛል፣ ይገስጸኛል፣ ያጽናናኛል። አባት ልጆቹን እኔ ልጆችን ስነግራቸው ዝም ብዬ አልቀልድም። serious ሆነ ያውቃሉ፣ ፊቴን ያውቃሉ። በነገራችን ላይ ገና ፊቴን ያውቃሉ። serious ነገር ስናገር ለህይወት የሚጠቅማቸውን ነገር ነው የሚናገረው ምነግራቸው ለትምህርት ነገ ሰው የሚሆኑበትን ከወንጀል የሚድኑበትን ለስተት አልፈው እንዳይሰጡ ነው መክራቸው። ልጆቼን ዝም ብዬ ያወቅኩትን ያነበብኩትን ሁሉ አልነግራቸውም። ሰው የሚያረጋቸውን ነገር ነው ምነግራቸው። ዛሬ ቤተ ክርስቲያን ውስጥ እንዲህ ያሉ ሰዎች ነቢያት፣ ሐዋርያት ተብለው የእግዚአብሔር ሰዎች ተብለው ይሄን አሻሮ ህዝብ እየቃመ ነው። ለዲያብሎስ ሊመጣ ላለው ለሐሰተኛው ክርስቶስ ለጥፋት ሰዎችን የሚያዘጋጁት ከውጭ ያሉ ሰዎች አይደሉም፣ church ውስጥ ያሉ ሰዎች ናቸው። የእግዚአብሔር ስም የተባረከ ይሁን። ውድ ወገኖቼ ሐሰተኛው ክርስቶስ ሲመጣ የምናውቀው ከእግዚአብሔር ከሆንን ነው። ከጌታ ጋር ከሆናችሁ ብርሃን አለ። ለምን እግዚአብሔር ሰዎች FBI፣ CIA አላደለም ነገሮችን ከስህተት ከአገርን ለመጠበቅ ሰዎችን ሲያሰለጥኑ ክፉ የሆነን ነገር የሚለዩበትን ዘዴ፣ technique፣ tools፣ instrument በሙሉ ይሰጧቸዋል፣ train ያደርጓቸዋል። እግዚአብሔር ክፉን የምንለይበት የሰጠን ብርሃን ኢየሱስ ይባላል። ኢየሱስ በሕይወቴ ከሌለ በተማራችሁ ትምህርት እስቲ ስለ ሐሰተኛው ክርስቶስ የተነገረው ልይና እሱን ይመስላል እያላችሁ ብትሉ ነንቴ አታውቁትም። ከጌታ ጋር ዛሬ ያለን ህይወት ነው። እግዚአብሔር ይህን ህይወት ይስጠን። ውድ ወገኖቼ እግዚአብሔር ይህን ህይወት ምን ያርገን? ይስጠን። ይህን ህይወት ይስጠን። ከክፉ እንድትጠበቁ የምትፈልጉ ከሆነ እግዚአብሔር እንዲመክራችሁ የምትፈልጉ ከሆነ በእግዚአብሔር ምክር የእግዚአብሔር ሰዎች መሆን ከፈለጋችሁ ከስህተት መዳን የምትፈልጉ ከሆነ ከእግዚአብሔር ጋር ዕለት ዕለት የምትኖሩበትን ጸጋ እግዚአብሔር ይስጣችሁ። እግዚአብሔር ሆይ ለእኔ ብርሃኔ አንተን የሚከተለኝ ቢኖር በል ውስጤ የህይወት ብርሃን ይሆንለታል። ስለ ጌታ ስለ ጌታ ኢየሱስ በምናውቀው አይደለም ስንከተለው ነው። dynamic life ነው የሚጠይቀው። ስከተለው ነው የህይወት ብርሃን የሚኖረው። ቁጭ ብዬ ጌታ በኋላ እመጣለሁ፣ ትምህርቴን ልጨርስ፣ አንዳንድ ነገር ላድርግ፣ እስኪ ሁኔታዬን ላደራጅ ምናምን ብላችሁ ብትጠብቁት የህይወት ብርሃን የለም። ጨለማ ውስጥ ቁጭ ብላችሁ ነው ያን የምታደርጉት። I'm telling you ጨለማ ውስጥ ቁጭ ብላችሁ ነው የምታደርጉት። ስትከተሉት ነው ስከተለው ነው ብርሃንም ይሆንልኝ። ለምን ኢየሱስ ክርስቶስ በ relationship ነው ብርሃን የሚሆነው። በእምነት ነው፣ በመሰጠት ነው፣ በመገዛት ነው ብርሃን የሚሆነው። የእግዚአብሔር ስም የተባረከ ይሁን። ሐሰተኛው ክርስቶስ ይመጣል። ነቢያቶች ተናግረዋል። ጌታ ተናግረዋል። የሐሰተኛው ክርስቶስ መንፈስ ዛሬም በዓለም በቤተ ክርስቲያን እየሰራ ነው። ዓለም ለስህተት አልፎ እየተሰጠ ነው። ቤተ ክርስቲያንም ራሷን ምዕመራኖቿን ሁሉ ለዚህ ሁኔታ እየሸጠች ነው። እየሸጠች አዳራሽ እየተከራየን ኑ እያልን የአፍሪካን ቃልቾች እየጠራን ይህን እያደረግን የዛሬ አስር ዓመት እንደዚህ ያለ ነገር የሚያደርጉ ይመጣሉ ብላችሁ ማመን አትችሉ። ሰዎች ላይ የቆሙ ላያቸው ላይ የቆሙ ምን ጉድ ነው ትላላችሁ? እኔ ልንገራችሁ፣ እኔ እንደውም ያበድን ነው የሚመስለኝ። እኔ እውነቴን ነው የምነግራችሁ፣ ያበድን ነው የሚመስለው። ለብዙ deception አልፎ የሚሰጠን ነገር wide open የሆነ በር የተከፈተ ይመስላል። ከጌታ ጋር ከሆናችሁ አቅም አላችሁ። ከጌታ ከኢየሱስ ጋር ከሆናችሁ ብርሃን አላችሁ። ሐሰተኛውን ክርስቶስን በትምህርት አልለየውም። በእግዚአብሔር ብርሃን ነው። እግዚአብሔር የተመሰገነ ይሁን። ይሄንን ነገር በልባችሁ ከያዛችሁ ውድ ወገኖች እግዚአብሔር ሆይ ለሞት እንዳልተኛ እንዳላንቀላፋ እርዳኝ እርዳኝ እርዳኝ። ጌታ ሊመጣ ባለበት ትንቢትና ዜና ተጋጥመው በምሰማበት በዚህ ዘመን ለሞት እንዳልተኛ አንቃኝ ብላችሁ ማለት አለባችሁ። እኔ ዳይን ተወጥቻለሁ፣ ኢየሱስ ይመጣል ብያለሁ፣ አስተምሬያለሁ፣ ሰምታችኋል። እንግዲህ ጌታ ይመስገን ብዙ ብዙም ይህን ያህል አይፈጥንም። እኔ እንደው ዛሬ አንዳንድ የደከምኩባት እንኳን አንድ ሳምንት ትንሽ በዛች ልቆይና ምናምን አንድ ወር አንድ ዓመት እንዳትሉ መነጠቅ ከዛ ወዲህ ቢሆን ምን ይመስላችኋል? ተዘጋጅተን በጌታ ፊት መሆን አይቻለንም? ከጌታ ጋር መሆን አይቻለንም? ስምዖን የሚባለው የእግዚአብሔር ሰው መልካም ምሳሌያችን ነው። ኢየሱስ ይመጣል ተብሎ ከጥንት ጀምሮ ሲነገር ቆየ እና ብዙ ሰዎች መጽሐፍት ገልጠው ያያሉ። የት ነው የሚወለደው ሲላቸው በዚያ ናቡከደነጾር ለው ነበር ሄሮድስ ዛሬ ፋርስና ሜዶን ስልከርም እና ሄሮድስ ሲጠይቃቸው የት ቦታ ነው መጽሐፍ አውጥተው ነው ያሳዩት። ግን ሲወለድ ግን ሄደው አልሰገዱለትም፣ አላመለኩትም። መጽሐፍ ታውቃሉ፣ ጠቁመዋል እኮ ወገኖቼ። እንደው ቢያንስ ቢያንስ ምን ነው ጠየቀ እንዴ? ሄሮድስ እንዴት ጠየቀ? አረ ይህን ነገር እናጣራ። እንዴት ጠየቀ አይሉም እንዴ? ብርሃን ካልበራለት ሰው የጌታ ነገር አይርበው አይጠማው። ምንም ምን እንደቀረበት ፕሮግራም ነው። አንድ ቀን ሲመቸው ይሄዳል። ከመጣም ያየዋል። ምን ችግር አለ? አያችሁት? ከሩቅ ምስራቅ ስጦታ ይዘው አሕዛብ መጥተው ሲሰግዱለት ጌታን በአካለ ሕይወታቸው ያዩት ውድ ወገኖቼ ስምዖንና ሐና ናቸው። ሐና ሕይወቷን በሙሉ ለጸሎት የሰጠች ስለሆነች በቤተ መቅደስ ስላለች እዛው መጥቶ አገኛት። ስምዖን የእግዚአብሔር ሰው ስለነበረ መንፈስ ቅዱስ በእርሱ ላይ ስለነበረ ከቤቱ እያለ በመንፈስ የሚመላለስ ሰው ስለነበረ ጌታ አልፎ በሚሰጥበት በዛች ሰዓት እንደ ሕጉ ልማድ ማርያምና ዮሴፍ ይዘው ሲመጡ በዚያች ሰዓት ቤተ መቅደስ እንዲሄድ እግዚአብሔር አደረገው። የት እንሆናለን እኛ ጌታ ሲመጣ? ስለዚህ ይሄ ትምህርት እናንተን ለማንቃት ነው። እግዚአብሔር ይመስገን። ሐሰተኛው ክርስቶስ ቢመጣ ባይመጣ ጌታን የምከተል ከሆነ ብርሃን ከበራልኝ፣ እኔ የምጠብቀው ኢየሱስን ነው። ክብር ለእግዚአብሔር ይሁን። ጌታን ነው የምናፍቀው። እንጸልይ። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ውድ የጌታ ልጆች ሕይወታችንን ለእግዚአብሔር እንድንሰጥ ለምናችኋለሁ። እግዚአብሔር ሆይ ዛሬ ዓለም በብዙ ክፋት እየተያዘ ያለውን ነገር እያለማመደን ነው። በዜና እያለማመደን፣ በማስታወቂያው፣ በዘፈኑ፣ በምኑ፣ በሙዚቃው፣ በምኑ ለመድ ነው እየለመድ ነው እየለመድ ነው የለመድ ነው ነገር አያስደነግጠንም። ከጌታ ጋር ካልሆንን አያስደነግጠንም። በክርስቶስ ደም በነጻ ሕይወት በብርሃን ካልተመላለስን አያስደነግጠንም። ጌታን ካልተከተልነው አያስደነግጠንም፣ አያሳስበንም። እግዚአብሔር ይህንን ነገር ከኛ ይውሰድልን። በእውነት ሉል እግዚአብሔር በጌታ በኢየሱስ ክርስቶስ ስም እማጸናሃለሁ። ራሴንም እነዚህንም ወገኖቼንም ሁሉ ጌታ ሆይ ስምህን እየጠራን ጌታ ሆይ በፊትህ ሆነን እንለምንሃለን። የተማርነው ትምህርት የሚያነቃን ይሁን፣ የሚያነቃን ይሁን የሚያነቃን የሚያተጋን ይሁን። ዘመኑን የምንዋጅበት ልብ የምንልበት ጸጋ የሚገኝበት ይሁንልን። በጌታ በኢየሱስ ስም እማጸናሃለሁ። የጠላት ኃይል፣ የአጋንንት ጉልበት፣ የሰውን ሕይወት አቅም የሚነሳ እግዚአብሔር አምላካችን ሆይ በድንዛዜ በሕይወት መፍዘዝና ድንጋዜ የሕዝብን ሕይወት የሚበላ የጨለማ ኃይል በጌታ በኢየሱስ ስም ይደምሰስ፣ ይደምሰስ፣ ይደምሰስ፣ ይደምሰስ። ነፃ የሚያወጣውን አርነት የሚያወጣውን ስምህን እንጠራለን። እግዚአብሔር ሆይ በመሰጠት በመገዛት ወደ አንተ መሰብሰባችንን እያየን እያስተዋልን በፊትህ እንድንኖር እርዳን ሉል እግዚአብሔር በጌታ በኢየሱስ ስም እለምንሃለሁ ዛሬ የተማርነው ትምህርት በውስጣችን ይቀመጥ ኑሯችንን አካሄዳችንን ልንቃኝበት ልንጠብቅበት ይርዳን ኦ ክብር ለስም ይሁን ስም ለዘላለም እስከ ዘላለም ይባረክ ከፍ ከፍ በል በጌታ በኢየሱስ ክርስቶስ ስም አሜን ተነስተን በበረከት እንለያያለን አምላኬ እንደ ባለ ጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ